Hello.
ሄሎ
አቤት ሰላም ነው። አቤት አቤት፣ አይሰማም እንዴ?
ሄሎ
ይሰማኛል። ሀሎ ይሰማል ድምጽ
ኦኬ።
ደውለህልኝ ነበር Okay። የሳፊ ስልክ ነው።
ሳፊ ባጃጅ ነው አዎ ሳፊ ባጃጅ።
አዎ Okay። አሁን ባትሩን እያለቀብኝ ነውና ሞልቼ ልደውላ።
ሞልቼ ደውል አዎ ስልኬ ስል ባትሪ እየጨረሰ ነው። ከትግራይ ክልል ነኝና እሺ እሺ አዎ እሺ እሺ